Hello.
Yo. Hello. Hello.
Hello.
Yo, ni daga.
Eh, hello።
Yo, ni daga N.
ሰላም ነው ገድሽ?
Mm.
ከሚስት ቤት ነ- ነበረ። ሄሎ Eh, yo.
ይሰማል አይደል?
Ah.
ከሚስት ቤት ነበር የምደውልልህ። ዘጠኝ መቶ ብሩን እየጠየከን ነበረ ተወኩል አይደለ? chat ላይ Ah. Ah.
እና ይኸውልህ ወደ ላኩልክ ስልክ ነው ዘጠኝ መቶ ብሩ የገባው። አንተ በ voucher ነበር withdrawal ያደረከው እኔ ምንም አላረከም። ዝም ብሎ ነው እንጂ
ወይ? እንግዲህ ያው አካውንትን የሆነ ሰው እየተጠቀመበት ነው ማለት ነው። አንተ እንደዛ ካላረክ አዎ፣ መመለስ ምክንያቱም አልችልም።
መመለስ አንችልም ወንድሜ። already balanced ሆነ ወደዛኛው ስልክ ቁጥር ወደ ላኩልክ እ?
ወደ ላኩልክ ስልክ ቁጥር ብሩ እ።
ዘጠኝ መቶ ብሩ ገብቷል።
አዎ፣ ቁጥሩ ላክልኝ ቁጥሩ።
ቁጥሩን ልኬልህ ነበር እኮ። እሺ ላክልክ ድጋሚ። ይኸውማ
እሺ፣ እሺ እንዴት ነበር history ውን የማገኘው?